hello ጤና ይስጥልን ቤት ቤት ሰላም ጤና ይስጥልኝ። እንትን ፈልጌ ነበር ትላንት ማለት ነው ማታ እሺ እ እንትን withdraw ያረኩት ብር እስካሁን አልገባም ማለት ነው። አየር ላይ ነው።
እሺ አሁን በደወልክበት ስልክ ቁጥር ነው?
አ በዚህ ቁጥር ሆነ ማለት ነው። ወደ ቴሌብር withdraw ብዬ ነበር አባት እሺ check እያደረኩት ነው።
hello
ሌላው ወይ ብሮ እሺ ሁለት ሺህ ብር ስምንት ሺህ ብር ነው አይደለ? ሌላም ሌላም ብሮች አሉ መሰለኝ።
እ ሶስት ራሱ አለ።
ሶስት ሺህ ብር አ አይ እ ሶስት መቶ እሺ፣ አንዱ ሶስት መቶ ስምንት ሺህ ሁለት ሺህ አይደለ?
አንድ ደግሞ አንድ ሺህ አንድ ብር ደግሞ እና
ስምንት መቶ ደግሞ አለ። ስምንት ሺህ ደግሞ አለ።
ስምንት ሺህ አይቼዋለሁ። በቃ እሺ፣ ወደ ዜሮ ዘጠኝ ሰባ ዘጠኝ አርባ ዘጠኝ አስራ ስምንት አስራ ሁለት ወደሚል account የቴሌብር አ አካውንት አለ።
ወደ ቴሌብር ማለት ነው።
እሺ፣
እሺ ብሮ እናመሰግናለን።
ችግር የለውም። አሳልፌ ላለ ከተወሰነ ደቂቃ በኋላ ይገባል ወደ ቴሌብር እሺ አካውንት።
አብ- እሺ አባቴ thank እሺ፣ ችግር የለም። መልካም ምሽት።